ጤና ይስጥልኝ ልጄ ኢትዮጵያ ብርሃን ነኝ። ማርቶች መረዳት
ሰላም ነው። አይ ሁል ጊዜ call እየተደረገልኝ በዚህ ስልክ ምን እንደሆነ ስላላወቅኩ ነው። ይቅርታ።
ተደውሎሎት ነው?
ተደውሎልኝ ነው።
አዎ፣ እሺ። በስህተት ይሆናል ደንበኛችን።
እሺ እሺ፣ እንዲቋረጥልኝ አድርጉልኝ፣
ምን አሉኝ?
እንዲቋረጥ ያድርጉልኝ። ሁል ጊዜም በቃ call ይደርሰኛል። ምን እንደሆነ ስላላወቅኩ ነው። ለዛ ነው።
እሺ እሺ።
እሺ እሺ።